hello
hello ጤና ይስጥልኝ።
hello hello hello
hello ጤና ይስጥልኝ።
ልጆች ለመመዝገብ ነበር።
ቤተሰቦችሽን አገናኝ እስኪ።
hello hello
አቤት እንዴት ዋልሽ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን።
ምን ልርዳዎት?
ከስንት ዓመት ጀምሮ ነበር ማስመዝገብ የሚቻለው?
ከአስር ዓመት በታች
ከአስር ዓመት በታች ምን criteria አለው እንዴ ነው እንዴት ነው? አልጋ ልዩ ተሰጥኦ ልዩ ቢኖራቸው አሪፍ ነው። ምክንያቱም እዚህ በፊት የሚቀርቡትን አይተሻቸው ከሆነ
አዎ ለየት ያለ ተሰጥኦ ያላቸው ልጆች መሆን አለባቸው።
okay እሺ በቃ እሺ እደውላለሁ መስመሩ እንደሚሰራ ለማረጋገጥ እና criteria ውን ለመጠየቅ ነበረ።
እም አመሰግናለሁ እደውላለሁ። እሺ።
አመሰግናለሁ።